拐过来ሄሎ
ወይ አሁን አሁን እግዚአብሔር check ነበረ
አ
ጠይቄልሃለሁ እና እ፣ እስካሁን ከሰማንያ እስከ መቶ አይደለም የሚጓዙት
ከሰማንያ እስከ መቶ ነው ነበሩ። አሁን ከመቶ እስከ መቶ ሀያ ድረስ ነው የሚጓዙት።
ነው እንዴ?
ኪሎ ሜትራቸው ጨምሯል እና ደግሞ አ፣ fast charger ም ተገጥሞላቸዋል።
በዚህ ደግሞ እስከ መቶ ሀምሳ ነው ብለን ያወሩን ያው እ፣ እንትኑ maximum ኡ መቶ ሀምሳ ነው፣ ግን ያው መቶ ሀያ reality ብለን መቶ ሃያ ነው የምንናገረው እኛ።
ነው አይደለ?
አዎ
እና ይቆያል አሁን ምርቱ ለመግባት
አሁን ሁለት ሳምንት ከዛ በላይ አይፈጅም።
ነው እንዴ?
አዎ ያው fast እሺ ቻርጀርም ስለተገጠመለት እ፣ ቶሎ ቻርጅ አድርገኸው እኔ የምልህ ባለ አራት እግር ይሄ ነጭ በባጃጅ በሽፍን የተሰራው ም- ገብቷል እንዴ? እንትን ስራ ላይ ዋለ?
እ፣ ባለ አራት እግር የለም፣ እኛ ባለ ሶስት እግር ነው።
አይ ባለ አራት እግር እና ባለ ሶስት እግር በሽፍን በነጭ cover የመጣ ምናልባት እናንተ ጋር ከሆነ ብዬ ነው። ቲክቶክ ላይ አይ ነው ያየሁት።
አይደለም፣ እኛ ጋር አይደለም።
ነው ካርጎ ምናምን ከፈለክ ግን አለ።
ምን ካርጎ ከኋላ ጭነት የሚጭን እ፣ የባጃጅ አ፣ ባለ ሶስት እግር ሆኖ
እሱን አይቼዋለሁ።
እሺ
በቃ እሺ፣ ይሄ ስልክ እሺ ይዘና እደውልልሻለሁ።
ደውልልኝ። እሺ መልካም ቀን። በዛኛው ደውልልኝ ከፈለክ መጀመሪያ በቅድም በደወልክልኝ። አዎ እሺ፣ እሺ፣ እሺ መልካም ቀን።
እሺ።
እሺ